ቃል ኪዳኔ ላድስ ዛሬ እስከ ኢየሱስ ጋር ጠግብ ያለሁና እኔስ በእርሱ ግብር የምሕረቱ ብርሃን ተስፋ ያረኩበት ባርኮኛል ይክበር በጽኑ በረከት የዘላለምን ክንዶች ከኔ በታች አድርጓል ሊሰራ ያለውን ጌታዬ ሰርቶ አሳይቶኛል። የዘላለምን ክንዶች ከኔ በታች አድርጓል ሊሰራ ያለውን ኢየሱሴ ሰርቶ አሳይቶኛል። ለችግረኛና ለምስኪን የሚያስብ ምስጉን ነው ብሎ ባለው ቃሉ ሲደግፈኛየው ለችግረኛና ለምስኪን የሚያስብ ምስጉን ነው ብሎ ባለው ቃሉ ሲደግፈኛየው እግሮችን እንደዋላ እግሮች አጠንክሮ ባርኮኛል ይክበር ስለቴ ሁሉ ሰምሮ
አየው አየው ሲደግፈኝ አየው አየው አየው ሲደግፈኝ አየው
የተጣልኩ ሲመስለኝ ከፊቱ ለካ በእርሱ ያው ነኝ በጽዮን አደባባይ ለቁርባኑ አቆመኝ የተጣልኩ ሲመስለኝ ከፊቱ ለካ በእርሱ ያው ነኝ በጽዮን አደባባይ ለቁርባኑ አቆመኝ ምን ልበል ጌታዬን ልዘምረው እንጂ ብዙ ነው እጅግ ብዙ ውለታ ያለው በእጅ ቃል ኪዳኔ ላድስ ዛሬ እስከ ኢየሱስ ጋር ጠግብ ያለሁና እኔስ በእርሱ ግብር የምሕረቱ ብርሃን ተስፋ ያረኩበት ባርኮኛል ይክበር በጽኑ በረከት የዘላለምን ክንዶች ከኔ በታች አድርጓል ሊሰራ ያለውን ጌታዬ ሰርቶ አሳይቶኛል። የዘላለምን ክንዶች ከኔ በታች አድርጓል ይሠራ ያለውን ኢየሱሴ ሰርቶ አሳይቶኛል። ለምስጋና እጆቼን ከልቤ ወደ እርሷ አነሳለሁ፣ እውነተኛ ቃሉን ደግሜ አስባለሁ። ለምስጋና እጆቼን ከልቤ ወደ እርሷ አነሳለሁ፣ እውነተኛ ቃሉን ደግሜ አስባለሁ። ከእንግዲህ አንድስ እንኳ ከቶ አያድክመኝ፣ እርሱ ይበቃኛል ብቻውን ያዳነ እርሱ ይበቃኛል ብቻውን ያዳነኝ ብቻውን ያዳነኝ እርሱ ይበቃኛል ሌላው አንድስ እንኳ ከቶ ይበቃኛል